ሄሎ ሀብታሙ የለም ወይ ቻናሉ ሊሆን አልታዘዘም ብለውክ ነው?
አዎ
እሺ እዛ ኮንክ ታገኛለህ።
አዎ
አ- እ፣ ሌላ ኦርደር አለ እንዴ? ሌላ ኦርደር አለ እንዴ?
እዛው የዛው የዛው ቤት ነው። ገና ነው የሱም አልደረሰም።
እኮ አም- ማገናኘት አይመችም።
አነሱም ስልክ ይሄዳሉ።
ስልክ ይልኝ አይደለም። አይ እንትን እንደ- order ከሌለ ብታገናኝ ደስ ይለኛል።
አይ order ካለልኝ የለኝም፣ ግን ችግር የለውም።
order የለኝም። እመለሳለሁ።
እሺ ከቻልክ አገናኘኝ፣ ካልሆነ እኔ እሞክራለሁ።